hello
hello እንዴት አመሻሽ?
ስጥልን ዶንኪ ቲዩብ ነው።
እግዚአብሔር ይመስገን። ስልጠና ለመውሰድ ነበር። hello እ እንዴት እንደ ስልጠናው እንደሚወሰድ ነው price ኡ ማወቅ ፈልጌ ነበር።
እሺ የበጌሻ ዩቲዩብን ኦንላይን ነው የፈለጉት?
አዎ አዎ
ሶስት ወር ነው የሚፈጀው ኮርሱ።
አዎ ለወር ከአስራ አምስት ቀን ያህል በሳምንት ሁለት ቀን link እንልክልዎታለን። በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር ዙም meeting ይኖረዎታል። አስራ አምስት ቀን assignment የሚሰሩበት ነው። አንድ ወር ደግሞ final ቪዲዮ ሰርቶ የሚመረቁ ይሆናል።
okay እሺ ለዚህ ሰርቶ- የምናስከፍለው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የሚፈጀው credit hour ደግሞ ሀያ ነው።
አ፣ ሂሳቡ ምን አልሽኝ? አልጋ ሰሙ አስራ አምስት ሺህ ሰባት መቶ ሀምሳ ሲባዛ በሀያ
አስራ አምስት ሺህ አዎ አስራ አምስት ሺህ ሲባዛ አስራ አምስት ሺህ ነው። አይ የ normal የሶስት ወር ክፍያ አስራ አምስት ሺህ ነው።
okay እሺ መጋቢት አስራ ስድስት ከተመዘገቡ ግን አስራ ሁለት ሺህ አምስት መቶ ነው። discount አለው።
okay እሺ እሺ
እናመሰግናለን። መልካም ምሽት።
እሺ